ሄሎ ያስጥልን ቤት ቤት
አ ዲፖዚት አርግቼ በሲቢ ብር እስካሁን ብሩ አልገባልኝም።
እሺ የዲፖዚት ቴክስት ቴሌግራም ላይ ልከህልናል አዎ እኔ ነው የላኩት በሰላሳ ቤት ውስጥ ደረሰኝ ሰላሳ እ ሰማንያ ሶስት ዜሮ ዜሮ ሀያ ስድስት እሺ አንድ ጊዜ እ ይሄ ቤት ቤት ቁጥር ነው አይደለም አይደለም በይ ዜሮ ዘጠኝ ሰላሳ እሺ የቤት ቤቱ አ ዜሮ ዘጠኝ ሰላሳ እሺ ሰማንያ ሶስት ዜሮ ዜሮ
አንድ ጊዜ እሺ ሰማንያ ሶስት
ዜሮ ዜሮ ሀያ ስድስት
እ ዜሮ ዜሮ ሀያ ስድስት እሺ አንድ ጊዜ ይቅርታ ትደግምልኛለህ ዜሮ ዘጠኝ ሰላሳ ሰማንያ ሶስት እህ ዜሮ ዜሮ ሀያ ስድስት
እሺ ያው አሳውቀናል አሁን እየመለሱ ስለሆነ ይመልሳሉ እሺ ትንሽ ጠብቀን ወንድም አሳውቀን እላለች አባሽ እሺ